ኢትዮጵያ ውስጥ hello ሰላሞች ሰላም
ባለፈውም እንትን ብለን ነበረ። ቲማቲም ሌላ group ውስጥ ገብቶ እሺ አልደረሰንም ነበረ። እ?
የተሳሳተ group ላይ join ብለው ነው አ- አዎ በስልክ ቁጥር ነው አዎ በዚህ ስልክ ቁጥር።
አሳውቀውን ነበር ለኛ አዎ አሳውቀን ነበረ። እስካሁን ግን ምንም አልደረሰንም።
እሺ አንዴ መስመር ላይ ጠብቁኝ
እሺ ይዘው እናንተ አትጠቅሙ።
አዎ እሺ መጥቼ ደውሎት እሺ እሺ